አሳብደውኛል። ለዛ ነው
hello ጤና ይስጥልኝ ኪሩቤል ከቪዲዮ ሰላም ኢትዮጵያ ነበር አመሰግናለሁ።
የምደውለው።
እሺ እሺ እ ምን የሚባል ጆሲ ግሮሰሪ የሚባል ቤት መዝግበን ነበረ የት ነበረ?
እ መሳለሚያ መንገድ እሺ
እና እነሱ ዛሬ ትንሽ ምርቃት አላቸው የቤት ምርቃት እና በተደጋጋሚ አሁን ከተመዘገበ እንኳን አንድ ሰዓት ነው፣ ግን በተደጋጋሚ ሶስት የደወሉ እባካችሁ ምርቃት ሰው ጁሲ አስቀምጣ መሳለ ነው የሚያደርግ ያሉ። አዎ ትኬት እሺ።
ቁጥራቸው አስር ስምንት መቶ አስራ ሰባት
እሺ ስልክ ቁጥር ልንገርህ እ እሺ ንገሪኝ።
ዜሮ ዘጠኝ አስራ አንድ ቆይ አንዴ ዜሮ ዘጠኝ አስራ አንድ ሰላሳ አምስት ሀያ ሰባት እሺ ዜሮ ዘጠኝ
ጁሲ መሳለሚያ
ጁሲ ግሮሰሪ ነው መሳለሚያ አካባቢ ነው።
እሺ አሁን ደውላቸውና የት እንደደረሱ ጠይቃቸዋለሁ።
እናመሰግናለን ኪሩቤል።
እሺ እሺ እሺ